ሄሎ
ሀሎ ጤና ይስጥልኝ አቢረኝ ምን ልርዳ?
በሳውዲ ፈልግ እኮ ነው።
ፓስወርድ አዎ ረስተው ነው አዎ
እኮ forgot password የሚል አለ እኮ ከስር እሱን ነክተህ ሞክር ስልክ ሞልተህ እም።
እ እ እምቢ አለኝ።
ትንሽ ቆይተህ check አድርገው እሺ የኔትወርክ ችግር ምናምን ስለሚሆን ነው በእኛ በኩል የሚስተካከል ነገር አይደለም እሱ። እሺ